Good afternoon, Capital. Ilan speaking.
እሱ ሰላም ነው? ጤና ይስጥልኝ።
ጤና ይስጥልን።
እንትን ፈልጌ ነው እ፣ spa ፈልጌ ነበር ሞሮኮ ለመቼ ነው?
ለዛሬ።
ዛሬ ትንሽ busy ነው። cancellation ከሌለ አይኖረኝም።
ኦ፣ ለአንድ ሰዓት ነበር የፈለኩት። አንድ ሰዓት ለአንድ ሰዓት ነው?
ተኩል ለሁለት አንድ- ሰዓት እስኪ አንዴ ጠብቁኝ። ቆይ አይደለም ቤቲ ነገ ቡክ እያያዝኩ ነው። አንድ ሰዓት አንድ ሰዓት ተኩል ሁለት ሰው ሞሮኮ መሄድ ይችላሉ። ነገ ላይ ነኝ እ መደረብ ምናምን ይችላል። ሁለት ሰው ብቻ ለዛሬ ነው እናት፣ ይቅርታ።
ሊያዝ አንሳለን ደርበን ነው። በቃ ሶሪ። ኦኬ እሺ፣ ያው ሊያዝ በቃ። ሀሎ ሌላው አብን እሺ፣ አንድ ሰዓት ላይ ሊያዝሎት። እሺ፣ ለዛሬ ነው ለነገ አይደለም።
ገባኛ።
አ፣ አ፣ ማን ብዬ ሊያዝ?
ሜሮን ብለሽ ለሁለት ሰዓት ስልክ ቁጥር ዜሮ ዘጠኝ አርባ ስምንት እ ሀምሳ አራት ሀምሳ አራት ዜሮ ሰባት ሰባ ሰባት
እሺ ሜሮን፣ ዛሬ አንድ ማታ ሰዓት አንድ ነው ሰዓት ከስራ መውጣው እስከ ተኩል እስከ ሀያ ምናምን ደርሳለሁ ብቻ
እም፣ እሺ እንትን ይላል።
እ፣ እሺ በቃ እሺ፣ ከሀያ ላይ ማለት ነው።
እሺ ከሀያ እንደርሳለሁ።
እሺ እሺ።
እሺ፣ እሺ፣ ቴንኪው።
ሰላም